እሪኩም ይሸጣል ገላሽ እሪኩም እሪኩም ይሸጣል ገላሽ እንዲያውም በመናዬ ደስ ያለሽ እንዲያውም በመናዬ ወሎ ነሽ እንዲያውም በመናዬ አገሬ ነሽ እንዲያውም በመናዬ አገሬ ነሽ ከላይኛው መንደር ከጨዋታው ከላይኛው መንደር ከሸመታው ተራ ጠብቅኝ ጎንደር ላይ ጨዋታው ሲደራ ጠብቅኝ ጎንደር ላይ ጨዋታው ሲደራ ስላንቺ ሲያወሩ ለኔ የመሰለኝ ስላንቺ ሲያወሩ ለኔ የመሰለኝ ጨዋታ በጠበት ጣልቃ የገባው ጨዋታ በጠበት ጣልቃ የገባው ጨዋታ በጠበት ጣልቃ የገባው ካሚ ካሚ ካሚ ካሚ ካሚ ካሚ ካሚ ካሚ ካሚ ካሚ ካሚ ካሚ ካሚ ካ እሪኩም እሪኩም ይሸጣል ገላሽ እሪኩም እሪኩም ይሸጣል ገላሽ እንዲያውም በመና የወሎ ልጅ እንዲያውም በመና የወልድያ ልጅ እንዲያውም በመና የባቴ ልጅ እንዲያውም በመና ያገሬ ልጅ አወየ ሰው ፍቅር የሰው ጠረለም ነው አወየ ሰው ፍቅር የሰው ጠረለም ነው ማን ይኖራል አሁን ከሌላ ተጣምዶ? ማን ይኖራል አሁን ከሌላ ተጣምዶ? መኛት መልካም ነው መኝት ማምን ይጠላል። መኛት መልካም ነው መኛት ማን ይጠላል? ካለመዱት ጋራ መቼ እንቅልፍ ይወስዳል? ካለመዱት ጋራ መቼ እንቅልፍ ይወስዳል? ካሚ ካሚ ካሚ ካው ካሚ ካሚ ካሚ ካው ቀበቶዬ ዘንድሮ ስላላብኝ እኔስ ቀበቶዬ ዘንድሮ ስላላብኝ አንጀት የለሰረው መቀነት ስጭኝ አንጀት የለሰረው መቀነት ሽን ስጭኝ ህመምሽን ብሰማ አይነ ጥርሰሽ ነው ህመምሽን ብሰማ አይነ ጥርሰሽ ነው እኔስ በረታብኝ ሆዴና ሆዴና ይላሌ ይላሌ ይላሌ ይላሌ እንዴት ነው ሰቆጣ ማይሎሚ በላይ እንዴት ነው ሰቆጣ ማይሎሚ በላይ ሰው ሰናፋቂ እንጀራው ተበይ ይላሌ ይላሌ ይላሌ ይላሌ አንገታም አላንጠለጥልሽ አይደለሽ ቀለበት በጣት ያላውንሽ ወይ አላስርሽ በቴ ሰዓት እንኳ አይደለሽ ሰዓታሽ እንዴት ልሁን ትናፍቅኛለሽ አንቺ ልጅ ጎፈሬ ትወጃለሽ ብዬ አንቺ ልጅ ጎፈሬ ትወጃለሽ ብዬ ሳላበጥር መጣሁ አንቺን አንቺን ብዬ ወይ ላሌ ወይ ላሌ ወይ ላሌ ወይ ላሌ ላሌ ወይ ላሌ ወይ ላሌ ወይ ላሌ ወይ ዘመን ወይ